ቀናችንን ጭስ ትርማክር
ሄሎ ሄሎ
ሄሎ፣ ይሰማል?
ቀናችን ይሰማል። አዎ።
ትኬት ለመቁረጥ ነበር ኮምቦልቻ፣ ከአዲስ አበባ ኮምቦልቻ ለመቼ
ለእሁድ ከሰዓት
ለስንት ሰው ነው?
ለአንድ ሰው ነው። ዋጋ ስንት ነው?
እሺ አሁን ያለው ዋጋ እሁድ ከአዲስ አበባ ኮምቦልቻ ሁለት ሺህ ሰባት መቶ ሁለት ብር ነው።
እሺ፣ በምንድን ነው የምከፍለው?
በ- በ mobile banking ወይ ደግሞ ባንክ ሄዶ or በቴሌ ብር
በቴሌ ብር?
በቴሌ ብር በ mobile banking ወይ ደግሞ ባንክ በመሄድ ማለት ነው።
እሺ፣ ስንት ሰዓት ላይ ነው ም- በረራው?
አሁን ይሄ ሁለት ሺህ ሰባት መቶ ሁለት ብር ያለው አንድ በረራ ነው። የ- ለዘጠኝ አስር ጉዳይ ነው። ሌሎች እሺ።
በረራዎች አሉ የጠዋት እነሱ የጠዋት እ፣ አንድ ሰዓት ከሀያ አንድ ሰዓት ከሀምሳ ሰባት ሰዓት እና ዘጠኝ ሰዓት ላይ ሁለት ሺህ ዘጠኝ መቶ ሶስት ብር
እሺ፣ አንድ በረራ አንድ በረራ ያልከኝ ሁለት ሺህ ሰባት መቶ ሰባት መቶ እሱ ለዘጠኝ አስር ጉዳይ ነው። ኤርፖርት ስምንት ሰዓት ላይ የሚገኙበት ማለት ነው።
እሺ፣ ምሳ ሰዓት ላይ ማለት ነው።
አዎ ምሳ ሰዓት ላይ እሺ፣ አዎ፣ message ይደርሰኛል።
ለያዘሎት እሱ ምዝገባ አዎ፣
ለስምንት አስር ጉ- ለዘጠኝ አስር ጉዳይ ነው። ኤርፖርት እርሶ ለስምንት አስር ጉዳይ ማን ልበል ስም ሳዕዳ አህመድ ኑርዬ
ወይዘሮ ልበል ወይዘሪት ወይዘሮ
ሳዕዳ አህመድ ኑር እያረም አዎ
ስልክ ቁጥራውን የደወሉበትን ነው የሚጠቀሙት አዎ ይሄን ነው ዜሮ ዘጠኝ ሰማንያ ሁለት ሀምሳ ሰባት አስራ ዘጠኝ አርባ ሁለት